ሌንጉዳይ ሀና እባላለሁ። እርግብ hello ጤና ይስጥልኝ ጉዳይ
ስራ ፈልጌ ነበር።
እሺ ሙሉ ስሞትን ይንገሩኝ ቢሰሚ ተመስገን
እድሜዎት ስንት ነው ሀያ ለእርሶ ነው አይደለ አ እሺ የት አካባቢ ነው የሚኖሩት
ቦሌ
ቦሌ የት ብዬ ልያዘው ቦሌ ቦሌ ሚካኤል ቦሌ ሚካኤል መስራት የሚችሉትን ስራና ልምዶትን ይንገሩኝ
ም፣ ጽዳት ላይ
እሺ በዚህ ስልክ ቁጥር ይገኛሉ አይደለ ያው እሺ ስለኛ መረጃ ከየት አግኝተው ነው የደወሉት ከሰው እንደዚህ ስራ አፈላልጌ ፈልጌ ነበር ስሎ ተሰጥቶኝ ነው።
እሺ እ፣ ሙሉ መረጃዎትን ሞልቻለሁ ወይ? ነገር ግን ወደ ስራ ገበያው ለመግባት አንድ ቀን ወደ ቢሮ መምጣትና መመዝገብ ይኖርቦታል። እ፣ ም፣ ቢሮአችን የሚገኘው ጎተራ ፔፕሲ ፋብሪካው አካባቢ ነው።
ም።
እ፣ ምዝገባ የምናካሄደው ማክሰኞና ሐሙስ ጠዋት ሁለት ሰዓት ተኩል ላይ ነው። መቼ ይመጣሉ? ለመቼ ቀጠሮ ሊያዝልዎት?
እ፣ ሳምንት ማክሰኞ የሚመጣ ማለት ነው።
እሺ ለማክሰኞ ጠዋት ሁለት ሰዓት ተኩል ላይ ቀጠሮ እይዝልዎታለሁኝ። ከቀጠሮ ቀደም ብለን ደውለን የምናስታውሱትና አድራሻችንን የምንልክሎት ይሆናል። ከዛ በተጨማሪም የተለያዩ ስራዎችን Telegram channel አችን ላይ post ስለምናደርግ ቻናሉ እንዲቀላቀሉ link ኡን እልክሎታለሁኝ።
እሺ እሺ እሺ መልካም ቀን አመሰግናለሁ።
ይሁንልዎት።
እሺ አመሰግናለሁ።